ወይ
ሰማኝማ።
እሺ ወይኗን ሳዋራት ሰንበር ይሁን አለች እኮ አዎ እኮ። ሰንበርና ወይ ኩላሊት ይሁን አንድ ላይ አዎ ግማሽ ግማሽ።
አዎ በቃ ደውልለት። አደወልክለት?
ይበቃል
አ- አራት እኮ ነን።
እኮ ይበቃል ግማሽ ሰንበር፣ ግማሽ ኩላሊት።
እ ከዛ እኔ ቋንጣ ፍርፍር ቢኖረው ደስ ይለኛል።
አይ አንቺ ደግሞ እንተ እ
ከዛም በኋላ እናደርገዋለና እና ምን ግማሽ ግማሽ አይበቃም?
ይበቃል
ሙሉ ልደውልልህ አዎ ይበቃል ምን አስበህ ነው አንተ?
በቃ ልክ ነሽ ከዛ እኔ አምስት ሀምሳ ብር አለኝ።
አንቺ ጀግና ነሽ ወይኔ እንደው የኔ አኬር ወደ አንቺ ነው የሄደው በእርግጠኝነት ግን ኧረ አይደለም ማታ ሮሚ ይደውላ ስታወራኝ ሰምቶ ሳለቃቅስ ብሬን የሰጠኝ እሰይ ሀምሳ ብሩ ሀምሳ ቀር ያለውን ሰጠኝ።
በቃ እዛ እናደርጋለን እም፣
በቃ ጥሩሽ ብቻዋን ይከብዳታል።
አዎ ሸክ ደግሞ ምንድን ነው የምታቃስተው?
እየ- እያዞርኩ መኪና
አብሮ እንደዞር በል ኩላሊትና ሰንበሩን እዘዝ።
እሺ እሺ አለቃ እሺ ቻው።
ቻው እሺ